Bumblebee Burrito
ሄሎ ሄሎ ሶል አቤት አቤት በረከት የዛሬ PDF ላይ ማለት ነው ሰለሞን የሚባለው እሺ አሚር ነው የሚለው አሚርን ሳወራው ታመነን ያዘው አለ ከዛ ታመነ ጋር ስደውል አልያዝኩም አለ እቃውን እሺ ቆይ አንዴ አንዴ
እሺ
አ፣ ሰለሞን ቢባል ቲሸርት ነው ቲሸርት የማ አዞ ስለዚህ refund ይደረጋ ወይ refund ሉን እያሉ ነው በቃ refund አድርግላቸው በቃ እሺ እሺ እሺ